ይሰጣሉ መስጠት ግን አቤት ሰላም ነው ይመስለን ቤተሰብ ሰላም ነው ደህና እግዚአብሔር ይመስገን እንትን dish install እያደረግን decoder ይመርጣል እንዴ
የዲሹ ነው አ ዲሽ ገና እየገጠምን ነበር እና እንደ አዲስ እንጂ አንዴ ተስፍሽ ተስፍሽ በጣም ተቸጋለ ብታይ ከጠዋት ጀምሮ እየታገለ ነው decoder ይመርጣል እንዴ የዲሹ አይመጣም እሺ decoder አ አሁን ይኸውና ይዘን በቃ ከጠዋት ጀምሮ ብታይ እየታገለ ነው ምን መረጃ ምንድን ነው የሚለው አይሰራም ያለው እንትኖቹን አሁን ይሄ ቁጥሮቹ የተላኩ ምን ስናስገባ frequency አይቀበልም out of range ነው የሚለን እና setting ላይ ምናልባት የምታግዙን ነገር ካለ እስቲ maybe ቴሌግራም ላይ ፎቶ አንሱትና ላኩልን እስቲ
አሁን ቁጥሩን ስናስገባ normal ነው እንደተ በቃ እንደሚታወቅ አይነት እንትን ነው እና ቁጥሩን ስናስገባው ቲቪ ላይ frequency ስናስገባ out of range የሚለው digit ኡ እስቲ ፎቶ አንሱትና አ ቴሌግራም ላይ ላኩልንና አሳይተን እንነግራቸዋለን እሺ እሺ እሺ እሺ